ጤና ይስጥልኝ ለስፖርት በኮም ልርዳዎት? hello hello
አቤት አቤት፣ አይሰማም።
ሁሉ ስፖርት ነው። ምን ልርዳዎት?
ብር transfer አድርጌ ነበር፣ አልገባልኝም።
ድሮ ነው።
አሁን አሁን እሺ፣ ከቴሌ ከሁሉ ስፖርት ላይ እና አዎ፣
transaction ከቴሌ ብር ላይ ወደ ሁሉ ስፖርት ማለት ነው።
ከቴሌ ብር ወደ ሁሉ ስፖርት ነው።
አዎ እሺ፣ deposit ነው ያደረጉት። ከቴሌ ብር የተላከሉትን message ይላኩልን ቴሌግራም ላይ።
እሺ።
ቴሌግራማችን ያውቁታል።
አይ እስኪ link ኡ አለ።
እዛው የጥያቄ ምልክቱ ጋር አለ website ኣችን ላይ።
እሺ።
እሺ